ጤና ይስጥልኝ። ስፖርት ነው ባኮ የምልድረው።
ጤና ይስጥልኝ። ዲፖዚት አድርጌ አልገባልኝም ነበር። ትላንት ሰክሰስፉል ብሎኝ አልገባም። በቴሌግራም ላይ ልኬላቸው ማን ልበል ስሞትን?
አኗር
አኗር አኔሽ የሚለው ነው።
አዎ። አስራ ምናምን ቀን አለፈው። አስራ አምስት ቀን አለፈው።
already successful ነው ብለን መልሳለን ኖሩታል ተመልሶልኛል ግን አልገባም። screenshot እኮ አድርጌ ላኩላችሁ።
እኮ screenshot አድርገው ላኩና አስተላልፈንሎት already successful ነው ተብሏል። የላኩት transaction የተሳካ ነው።
ይኸው እኔ ጋር አልገባማ። እሺ ምን ላድርግ ነው?
ምናልባት ሌላ ያ- ያልገባሉት ካለ ይላኩ። ይሄኛው ግን የገባ ነው።
እንዴ ሌላ ይኸው ይሄኛው ስልክ እኮ ይኸው ዜሮ ዜሮ ላ- አሁንም screenshot አድርጌ ላክልሽ ላሳይሽ።
ዜሮ ዜሮማ ልከውልናል። ግን እኮ በመሀል ሽማ- አቪያተር ተጫውተውበት ሊሆን ይችላል። እኛ ኧረ ያው እኔ ምንም ማየት አልችልም።
ስለማንችል እኔ ተጫውቼ አላውቅም እንደዚህ አይነት ነገር።
እኛም ማስተላለፍ ነው ተ- አስተላልፈን ግን IT department ነው የሚያዩት። already successful ነው ብለውናል።
እ? እኔ ይኸው እስካሁን አልገባኝ። ትናንት አለችኝ ወዲያው ያለችኝ ሰዓት screenshot አድርጌ ላኩላ። እኔ ምንም እንደዚህ virtual አልጫወትም ሲጀምር እ ያለውን ነገር ድጋሚ እናስተላልፍሎታለን። እኛ አዲስ ነገር ካለ እናሳውቆታለን።
እንደዚህ አይነት ነገርም አለ እንዴ?
ድጋሚ አስተላልፍሎታለሁ። መልሱን ሳገኝ አሳውቆታል።